ሄሎ ወይ ከስብስብ ደወልኩ። መልስ እሺ እሺ ጥሩ ኖት አይደለ?
አዎ
ኦኬ ሙሉ ይመልሱ ተብሏል። ነገና ላርጅ ሳይዝ ያለው ነገር ስለሚገባ ነገ እንዲመጣሉት ሁሉንም ይመልሱ።
እሺ ስለዚህ ለአመጣው ልመልስለት አራቱንም ምን ድራይቨሩ አለ እርሱ ሰፈር እ እ አለ ድራይቨሩ ያመጣሉት ልጅ አለ።
እዚሁ ሰፈር ላይ ደውልኝ አለኝ አለ በቃ ይደውሉለትና አራቱን የሚያስረክቡት አራት ነገ እንዲመጣሎት እናደርጋለን። large ነው የሚፈልጉት አራቱንም አዎ አራቱም large አዎ በቃ አይ ሁለት ሁለት medium ሁለት large ስለዚህ እ በቃ አራቱንም አሁን ይመልሱና የተቀበሉትን እኔ ሁለት okay።
medium እና ሁለት large ብዬ ላስገባሎት እሺ እሺ አመሰግናለሁ ይ- ይመልሱት እሺ እሺ